How can you use the good?
ሄሎ ሄሎ
ሄሎ ሶል ወይ ወይ እኔ የምልህ እሺ የዘላለም order ለምንድን ነው ያልወጣላት?
ዘላለም individual ኡ አውቶቡስ ተራ አረ እንትን ነው group ነው።
group order እህ
ኧረ ተይ እውነት ከትላንት ወዲያ order አድርጋ
እሺ
ይኸው አልወጣላትም መሰለኝ። I think በያብስራ እንትን ተ- ምንድን ነው assign ተደርጓል።
እኮ በያብስራ ስልክ ነበር assign የተደረገው ግን individual order ነበር ዘላለም የሚባል individual order ነው ያየሁት እኔ አይ አይደለም ሴት ነችና
እሺ ይልክ ዘጠኝ order ነው ያላት። ሰው አበበ ዘጠኝ?
ደውሎላት ነበር መሰለኝ ጠዋት ላይ እና location እሺ ወደ አንቺ አለንም እኛ ምናምን ብሏት ከዛ በቃ ዘጋባት።
እስቲ ስልኳን እ፣ ትነግሪኛለሽ እሺ ዜሮ ዘጠኝ አስራ ሁለት
ዜሮ አስራ ሁለት ሰባ አምስት
ሰባ አምስት ዘጠና ሰባት ዘጠና አምስት ዘጠና ሰባ ዘጠና አምስት
እሺ check አድርጌ ልደውልሽ እሺ በእናትህ ቶሎ በል እየጠበቀችኝ ነው።
እሺ እሺ እሺ